Hello ጤና ይስጥልኝ።
ጤና ይስጥልኝ። አሁን ደውዬ ነበረ።
ስሞትን ማን ልበል ወርቅነሽ ነው?
ደምሲ
okay እሺ ወይዬ percent ኡ ቅናሹ ስንት ነው የሚሆነው? ማለት አጠቃላይ ክፍያው ከቅናሹ ጋር ማለት ነው።
አጠቃላይ ክፍያ እንዳልኩት አስራ አምስት ሺህ ብር ነው። ከዛ ላይ ሰላሳ አራት percent ሲቀንሱ ወደ አስር ሺህ ብር ማለት ነው።
አስር ሺህ ብር አዎ okay እ አስር ሺህ አሁን መመዝገብ ብፈልግ ማለት ነው okay በ- እናንተ በምትል አንቺ ልትልኝ የምትከፈልበትን እንትን አዎ አሁን- account ሲወስኑ ይንገሩን። account እልካለን። ያው account ኡን discount ኡ የሚቆየው እስከ ሰኞ ስድስት ሰዓት ብቻ ነው።
እሺ እሺ በቃ የለም እሺ እሺ